Hello. Hello. Hello. He- Hello.
Hello Hello Hello ወይ ሰላም፣ እንዴት ነህ?
አ- አለን እግዚአብሔር ይመስገን።
አለ የ password ኡን መቀየር ፈልገህ ነው?
አዎ ፈልጌው ነበር። አሁን ለታ እናንተ በላካችሁልኝ ስቀይረው ነበር መልሼ login ስለው እምቢ ስላለኝ አሁንም እንደሱ በሱ መንገድ ልቀይረው ወይ ብዬ ነው። password ኡን ሌላ የሚያስተካክልልኝ ልጅ ነበረ አዎ እና እሱ ስለሚያውቀው ምናልባት ባለፈ ያላችሁኝ እሱ በዛ case ከሆነ ብዬ ነው።
እኮ በእንደዛ ነው የምትቀይረው፣ ግን ጨምረው እንትኑ አራት digit ብቻ ሳይሆን ጨምረው ስምንት ምናምን መሆን አለበት።
ነው እንዴ? እሺ አዎ ቁጥር እና ፊደል ምልክትም አድርገበት ከቻልክ።
እሺ በቃ እሺ እሺ መልካም አመሰግናለሁ። እሺ